አቤት
hello እ ለማሽኑ ሁለት ሺህ አምስት መቶ ብር ነው እድሳት እሺ ለሶፍትዌሩ ደግሞ ሶስት ሺህ አምስት መቶ ብር ሲሆን አጠቃላይ ስንት ይሆናል ስድስት ሺህ አይመጣም አ ስድስት ሺህ ስድስት ሺህ ነው ለእያንዳንድ አ ሶስት ማሽን ማለት ነው አንዳንዱ ስድስት ሺህ ስድስት ሺህ አስራ አዎ።
ስምንት ሺህ ብር ማለት ነው የምትከፍለው okay አሁን አይሽ እኛ በሁለት ሺህ አምስት መቶ ብቻ መስሎ ነበር እኮ እኛ አይ አለ ስድስት ሺህ ብር ከኮምፒውተር ጋር የሚገናኝ አይደል የኛ ነው አይደል ከኮም ሶፍትዌሩ አዎ የእናንተ ነው አ አ፣ ስድስት ሺህ ብር ነው ለአንዱ ስድስት ሺህ ብር ነው በቃ አላለፈም አይደል አላለፈም አላለፈም በቃ ስድስት ሺህ ብር ነው በቃ በ በምን በ በቼክ ነው ማመጣ ወይስ በላደር ቼክ አንቀበልም ወይ transfer በእናንተ ወይ ደግሞ- transfer አዎ፣ okay አለ- በእናንተ አለበለዚያ- በእኛ አዎ፣ አለበለዚያ አስገብታችሁ የባንክ ስሊፑን ይዘህ መምጣት ትችላለህ።
በቃ ጥሩ እሺ እሺ ይዞ እና እንዳላችሁ መስሊፓ አለ ዊዞልድ አለን አዎ በቃ የባንክ ስሊፕ አስገብታ አካውንቱን ልንገርህና ጻፍሽ።
እሺ እሺ እሺ ክሪፕቶ ይላል እሺ ቆይ አንድ ጊዜ እሺ
ንገሪ
እሺ አንድ ሺ እ አንድ ሺ ሀምሳ ሁለት ሀምሳ ሁለት ሰማንያ ሁለት ሰማንያ ሁለት ሀምሳ አምስት ሀምሳ አምስት ስልሳ ዘጠኝ ስልሳ ዘጠኝ አንድ አንድ
አንድ ሺ እሺ ሀምሳ አንድ ሁለት ሺ ሀምሳ ሁለት ሰማንያ ሁለት ሀምሳ አምስት ስድስት ዘጠና አንድ አ እ ስኬት ብዬ ነው ስኬት ቴክኖሎጂ ብለህ አዎ።
እሺ እሺ አመሰግናለሁ እሺ እሺ እሺ